በላይ ልቤ ጸንቷል በፍቅርሽ ጎኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩ ልዩ ልዩ ልዩ ነሽ ለኔ ከበቂ በላይ ልቤ ጸንቷል በፍቅርሽ ጎኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩ ልዩ ልዩ ልዩ ነሽ ለኔ በሕይወት እስካለ እስከርኩኝ ቆሜ መጠሪያ የለኝም አንቺ ነሽ ስሜ ደፋ ቀና እያልሽ እንደምር ኑሮዬ የከፈልሽ ዋጋ በዝቷል ከአእምሮዬ የከፈልሽ ዋጋ በዝቷል ከአእምሮዬ ከማር ጣፋጭ ልዩ የሚያምር ልዩ ነሽ ሰተሽኛል ልዩ ፍቅር ልዩ ሆነሽ ለሕይወቴ ልዩ ነሽ ተለውጧል እኔነቴ ከማር ጣፋጭ ልዩ የሚያምር ልዩ ነሽ ሰተሽኛል ልዩ ፍቅር ልዩ ሆነሽ ለሕይወቴ ልዩ ነሽ ተለውጧል እኔነቴ ከበቂ በላይ ልቤ ጸንቷል በፍቅርሽ ጎኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩ ልዩ ልዩ ልዩ ነሽ ለኔ ከበቂ በላይ ልቤ ጸንቷል በፍቅርሽ ጎኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩ ልዩ ልዩ ልዩ ነሽ ለኔ ያጎረሰኝ እጅሽ በራበኝ ሰዓት እዚህ አድርሶኛል ደግፎኝ ከማት አምላክ ምን ይለኛል ፈልጌ ከለላ አታየኝም ብዬ ብሄድ ወደ ሌላ አታየኝም ብዬ ብሄድ ወደ ሌላ ሕግ አስልብሽ ፍቅርን እንዳይ ልዩ ነሽ ከምችለው ከአቅሜ በላይ ስለሰጠኝ ደስ ብሎኛል ልዩ ነሽ ንጹሕ ፍቅርሽ ይበቃኛል ሕግ አስልብሽ ፍቅርን እንዳይ ልዩ ነሽ ከምችለው ከአቅሜ በላይ ስለሰጠኝ ደስ ብሎኛል ልዩ ነሽ ንጹሕ ፍቅርሽ ይበቃኛል